ጤና ይስጥልኝ ራንክ
hello hello hello ጤና ይስጥልኝ ራንክ
አብሮ ይስጥልን። እማ እንዴት ነሽ?
እግዚአብሔር ይመስገን
አንዱ ጤና ይመስገን። የሆነ ቲክቶክ ላይ አይቼ ኦንላይን ላይ እሺ
ብጉር እና ጠባሳ ሸንተረር ምናምን የሚሉት
አው እናጠፋለን
እርግጠኛ ነሽ? ምን አይነት እውነተኛውን አለው? አሁን በ- ከዚህኛው በፊት እዛ ደህና ሞልቼ ያጠፋል ምናምን የሚሉት ቢ- ቢዩቲ ሳይንስ የሚሉት እዛ እጄ ነበር እና አላጠፋም።
እናጠፋለን ወሎ ሰፈር እና ደቡብ ብራንች አለን ሸንተረር ወሎ ሰፈር ነው ማሸነለ ወሎ ሰፈር ብራንች ነው ያለን ልንገርክና ስልክ ደውልላቸው ደቡብ ብራንች የለንም ወሎ ሰፈር
ወሎ ሰፈር አዎ ቦሌ ማለት ባክሽ ነው ስልክ ስልካችሁን ዜሮ ዘጠኝ አርባ ሶስት
ዜሮ ዘጠኝ አርባ ሶስት ሀምሳ ሀምሳ ሀምሳ
አርባ ሶስት ሀምሳ ሀምሳ አዎ ሶስት ሀምሳ ሀምሳ
thank you አመሰግናለሁ።
እሺ